ሄሎ ሄሎ አቤት።
ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልህ።
ኪዳን እባላለሁ። የምደውልልዎት ከግሎሪ ሪል ስቴት ነው።
እም፣ ሰላም ነው። እሺ እ፣ ከዚህ በፊት ባልደረባችን እ፣ ጌታቸው መንገድ ላይ አግኝቶ ስልኩ ተቀብለው ይበልጥ መረጃ ፈልገው ነበረ።
ሪል ስቴቱ አዎ አዎ፣
አይ አሁን ለጊዜው እንትን አንልም፣
እ፣ ፍላጎት የሎትም።
የለንም። አሁን እሺ፣ ሌላ የሚፈልግ ሰው ካለ ይደውሉልኝ።
እሺ እሺ እሺ፣ አመሰግናለሁ።
እሺ